ሄሎ ተነስልኝ
ሄሎ ወደ ፖርት ፈልጌ የነበረ ኤርፖርት እሺ፣ መነሻ ነው መነሻ ሀብታባይ ታውቂያለሽ? ፖስታ ቤት ሀዳይ። እሺ፣ ፖስታ ቤት ራሱ ማለት ነው።
እሺ፣ ከዛ ወደ- እናመሰግናለን።
አዎ።
እናመሰግናለን።
እሺ፣ እሺ። ሂሳብ ስንት ነው? ሂሳብ እሺ፣ እ፣ ይላክላል አንዴ እሺ
ሄሎ
ሄሎ ሄሎ። እስከ አስር ኪሎ ሜትር ነው የሚመጣው። አራት አራት ከሀምሳ ማለት ነው።
ስንት አስር ኪሎ ሜትር እስከ አራት መቶ እየተቆራረጠ ሀምሳ ነው ብር
ስልኩ እየተቆራረጠ ነው። እሺ እስከ አራት መቶ ሀምሳ ብር ይመጣል።
አራት መቶ ሀምሳ okay። በቃ አሁን ላክልኝ እሺ፣ እልክልሃለሁ።
ማለት flight አሁን ስለሆነ አዎ
ፖስታ እሺ፣ ቤት ልክ ነው።
ወይውና እዛ